Hello
አሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም ነው?
አለን ይመስገን። እሸቱ መለሰን ማናገር ፈልገን ነበር። ይቅርታ ምን ነበር ጉዳዩ አባቴ?
ጉዳዩ እርዳታ ለመጠየቅ ነው።
እሺ፣ እኔ መመዝገብ እችላለሁ እንደዛ ከሆነ።
አዎ፣ ግን ጉዳዩ ትንሽ ከበድ ያለ ስለሆነ
ስሞትም አለበት ጊዜ- ጊዜ ስለማይሰጥ ምን አይደል?
ጉዳዩ ጊዜ ስለማይሰጥ ወረፋ ነውና በወረፋ ነው የምትስተናገዱት።
ልክ ነው። እንደዛ እንደሆነ እናውቃለን። እንትኑን ስርዓቱን እንትን ለማለት ሳይሆን ጊዜ የማይሰጥ ጉዳይ ይዘን እንደው በጣም የታመመብን የደከመን ስሞትም አለበት ይዘን እዚህ በር ላይ ነን። የሚገርምሽ አሁን ራሱ ማለት ነው ዋሲውን ስሞትም አለበት ዋሲውን ዋሲው
ዋሲውን አያና
ስልክ ልውሰድ ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ አምስት አስራ
ዘጠኝ አስራ ሶስት አስራ አምስት እሺ ዘጠና አምስት እሺ ዘጠና ዘጠኝ
አድራሻ የት ነው?
አድራሻ አስኮ
ህክምና እርዳታ ነው የምትፈልጉት?
አዎ የህክምና እርዳታ ነው። ከጳውሎስ እንትን እ፣ ኦክስጅን ነቅለን ነው የመጣ ነው። በቃ ሳንቲም ጨርሰን በቃ አስቸጋሪ ሁኔታ ላይ ሆነን እ፣ በቃ የመጨረሻ መፍትሄ የሚባል ነገር ስናጣ ነው የመጣ ነው እና በር ላይ ቁመናል።
እሺ ለሚመለከተው አካል አስተላልፋለሁ እኔ አባቴ።
እሺ በጣም አመሰግናለሁ። መልስ ልጠብቅ።
አይ እነሱ ነው የሚደውሉት አባቴ። እንደነገርኩ በወረፋ ነው።
እሺ ያለውን እ፣ case አስረዱልን ከይቅርታ ጋር።
እሺ
እሺ ህጻን ልጅ ነው። የሁለት አመት ህጻን ልጅ ነው።
ህጻን ልጅ ብዬ ጻፈው። እሺ አዎ የሁለት አመት ህጻን ልጅ ነው።
እሺ አባ እግዚአብሔር ይማርላችሁ።
አሜን። በጣም አመሰግናለሁ።
እሺ እሺ እናቴ